ወይ አ እየደወልኩ አዎ ደርሷል እኮ ሰዓታቸው አንድ ደቂቃ ነው የቀረው
ሄሎ ጤና ይስጥልኝ አብሮ ይስጥልን ዲቦራ እባላለሁ ከቤት ስቴት ነው የምደውልልህ እሺ ከሀብታም ጋር እያወራችሁ ነበር እና ለእራት አዎ።
ስለወጣች ነው ምንድን ነው የሆነብክ
አዎ በዊዝድሮ እያረኩኝ ነበረና እሺ maximum amount ኡ ዜሮ ዜሮ ይላል ቻፓ ላይም ሳንቲም pay ላይም okay እሺ እ እንትን በሳምንት ብዙ transaction ነበረ አይደለ አዎ transaction ነበረ።
እያየሁት ነበር እሺ እንደዛ ከሆነ አሁን እ እንትን ነው የሚፈልገው account update መደረግ I mean upgrade መደረግ አለበት አሁን ካለበት level አንድ ከፍ ይደረግልሃል አዎ ብላኝ ነበረ እንደዛ አ በቃ እናሳውቅልሃለን ትንሽ ጠብቀን እሺ እኛ access ኡ ስለሌለ ለሚያደርግልህ ሰው እናስታውቃለን ከዛ እንደተደረገልን መውጣት ትችላለህ ትንሽ ታገሰ እሺ ታንኪው እሺ እዮብ አመሰግናለሁ መልካም ምሽት አሜን መልካም